አቤት
Hello፣ ሰላም ጤና ይስጥልን።
ጤና ይስጥልኝ።
አላዩ ከችፕችፕ ነበር የምንደውለው።
አቤት አቤት።
Okay፣ ችፕችፕ service ኣችን እንዴት አገኙት? quality ላይ ምናምን ያሉትን complain ለመቀበል ነበር የደወልነው።
በጣም አሪፍ ነው። እኔ እስካሁን ምንም complain የማደርገው ነገር የለኝም።
pro- እያንዳንዱ item ላይ quality ስ ጥሩ ነው።
አሪፍ ነው፣ አሪፍ ነው።
Okay፣ መስተካከል የሰርካቸው ያለው እቃዎች እም፣ አሪፍ ናቸው። በቃ ምንም እኔ አሁን ምንም እናንተ ላይ negative ነገር ምንም አስተያየት አልሰጥም።
እም፣ ስለዚህ በቃ ሁሉም ነገር ተመችቶታል እኔ ማለት ነው።
ተመችቶኛል በጣም Okay፣ እናመሰግናለን። እሺ፣ ቀኑ መልካም ቀን ይሁንልዎት።
አሜን አሜን።
እሺ።